ሰላም ጤና ይስጥልኝ። ቤት ቤት hello፣ deposit አድርጌ አልገባልኝም።
ቴሌግራም ላይ ልካልና።
በቴሌግራም ምን message ኡን አዎ የ deposit message ኡን ቴሌግራም ላይ ላክልን። ለቻፖች ቴሌግራማችን- ያሳወቅን ስለሆነ እሱን ላክልንና እናሳውቅልሃለን። እሺ ይገባል።
የቴሌግራም ቁጥራቸው የትኛው ነው?
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አንድ ያዝልኝ
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት
አርባ አራት አርባ አራት
ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት ማለት